ጤና ይስጥልኝ የኢቲኤስ የጥሪ ማዕከል እባክዎ ይርዳዎት?
አብሮ ስልን አብሮ ይስጥልኝ።
ትኬት ለዛሬ ማታ ይገኛሉ?
ከየት ወዴት ነው የሚፈልጉት?
ከ ከአዲስ አበባ ወደ ሮቤ ዛሬ
አዲስ አበባ ወደ ሮቤ?
አዎ፣ አዲስ አበባ ሮቤ እኮ የምሽት flight የለም።
ምሽት ላይ የለም።
አዎ ምሽት ላይ የለም።
ምሽት ላይ ካለ
ምሽት ላይ የለም። ለነገ check ላድርግሎት?
እሺ፣
ለአንድ መንገደኛ ነው የሚፈልጉት?
ለሁለት
ለሁለት መንገደኛ። እሺ፣ ነገ ስምንት ሰዓት ከሀያ ላይ አለ?
ስምንት ሰዓት ከሀያ አዎ ስምንት ሰዓት ከሀያ እሺ፣ አራት ሺ ሰማንያ ስምንት ብር የአንድ መንገደኛ።
አራት ሺ ሰማንያ ስምንት አዎ
እሺ፣ እሺ፣ መልሼ እደውላለሁ።
ይችላሉ። ስለደወሉ እናመሰግናለን። መልካም ጊዜ ሆንሎት።
እሺ